ሄሎ ጤና ድሮጋ እባክዎት ተሞላቸው።
ጤና ይስጥልን። መድኃኒት አጥቼ ጠፍቶ ሜይ ቢ እንድጠቁሙኝ ነበር።
ምን መድኃኒት?
አልሚታሚን የአለርጂ ኮላ አለ ኦ፣ አልሜታሚን እስቲ ቼክ ላድርግልህ። hello hello
እ እዚህ አዲስ አበባ ያሉ branch ኦች ላይ የአልሜታሚን የለም። ሻሸመኔ ያለው bra- branch ላይ ነው የሚያሳየኝ። እ ምናልባት supply check ላድርግልህና currently market ላይ available ከሆነ መልሼ ልደውልልክ።
እሺ እሺ፣ thank you